ሄሎ ሳሚ ሄሎ ሄሎ ሄሎ ሄሎ አይሰማ?
ይሰማኛል። ሰላም ነኝ። ከቢሮ ነው የምደውልልህ።
እሺ ሰላምዬ AW Burger ሄደሃል?
እ AW Burger ሄደሃል ወይ ሬስቶራንት?
ሲዘጋ ደወል
አልተዘጋም። አሁን ደውዬላቸው ነበረ ሳሚ፣ አልዘጋንም እየጠበቅን ነው ነው እያለ ነው ሬስቶራንት።
እና ሊጣው
እንዴ መሄድ አለበት። ሲጀመር ድጋሜ ደግሞ አይመለከተኝም ብለከዋል። ለምን እንዴት ምሰር አይመለከተኝም ብለከዋል አይደለም?
ማን ሬስቶራንት ያናገረኝ ልጅ እንደዛ ነው ያለኝ። ስንደውልለት አይመለከተኝም ብሏል።
ሴት ነች ያዋራችኝማ።
እሺ ሊሆን ይችላል፣ ግን እ፣ ልንዘጋ ነው አሁን። ቶሎ ፈጥነ አምጣለ አንትን በል እሺ።
ቆይ ግን ደውልላቸው የሆነ ነገር ልጠይቅሽ።
እሺ ሳሚ።
ሳሚ በኋላ ግዴታ አለብን እንዴ ሰሚት የሚል ቆይ የት ነው ኦርደሩ? ሰሚት ሆነ የሚያልቀው እኔ አልፈልግም። እኔ ቆይ ቢገሉኝ ምን ለዘጠና እናንተ ዘጠና አምስት ብር ለቤተሰቦች ምን የሚያደርግ ይመስላችኋል?
ሳሚ፣ እኔ እኮ ምንም አውቀው ነገር የለም።
ማን ነው እንትንም የሆነ ነገር ስንጠይቅ እንትን አንጠይቁ እንትን ማን ነው? ቆይ እሺ
ቆይ ምንድን ነው የተፈጠረው? ያለ ልጅ እ?
በዚህ አሁን እኮ ነው ያዝኩት ኦርደሩ። ሰሚት ያውጡልኝ። ዝም ብለው አምስት መቶ ብር የሚከፈላቸው አሉ እንደዚህ በምሽት ሩቅ ሩቅ ኦርደር የሚጨርሱ እንዴ። እሱ የሚከፈለው አምስት መቶ ብር ታዲያ ምን ዳንሰኛ ነው? ቁጭ ብሎ ኤሪያ ማናጀር ክን አናግረሃል እንደዛ ሲልክ?
ያረ ሰላም ብስራት ማት ይኸው ጭራሽ ብስራት የባሰበት ነው። አንቺ ከታሻልሽ ብዬሽ እኮ ነው።
እኔ እሺ።
ደግሞ እኮ ኦር ማስወጣት እኮ አክሰሱ ሚለን በፊት እናስወጣ ነበረ። አሁን ግን እኛ ጭራሽ ተከልክለናል። ለዛ እኮ ነው ግን እኔ እሺ ለማን ነው የምንናገረው ነው? እሺ ለማን እንዴ እንደተረፍኩ እኔ ነኝ የማውቀው። እሺ አሁን ምን እንናገር? የእነሱ ስታ ዘጠና ሰው እንትን የሚሉ ይመስላቸዋል።
አይኑ አቃል ነው። ግን ከሁለት ሰዓት በኋላ ምን መሰለ ሳሚ እ፣ ኦርደር እያያችሁ ነው። በቃ በጣም ተጠንቀቅ። አክሴፕት ማለት ያለብን እንጂ ኦርደር እንዳታስወጡ ተብሏል። አክስ ያለ ዲስትሪክትም ቢሆን እንደዛ ነው። ግን ከሁለት ሰዓት በኋላ እንደ ቀኑ ቶሎ ቶሎ አክሴፕት አትበል። እያየክ ነው አክሴፕት ማለት ያለብን። ለዛ ነው የሚመለከተው ብስራት ነው ማለት ነው።
እንደዛ order አይወጣልህም ብለው ሲልኩልህ እና ወይ ለ area manager ክ ወይም ደግሞ ለ team leader ክ እንዲያስወጡልክ መጠየቅ ትችላለን። ግን ከሁለት ሰዓት በኋላ order አይወጣም እያሉ ነበረ። ስለዚህ እያየ ነው እሺ፣ accept ማለት ያለብህ ከዚህ በኋላ ግን የአሁኑን ከደረስክ complete እንዳይሉብክ ነው ታውቃለህ። እነሱ እሺ ለማንኛውም እሺ ሳሚ